ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ሲድራክ ልክ ነሽ።
ከ Afriwork ኢትዮጵያ ነበረ የምንደውለው።
እሺ፣ እሺ በ research assistant vacancy ያልኳችሁ ነበረ June አምስት ላይ
አ ወጥቶ ነበረ።
ያው hire አረጋችሁ በእኛ platform የፈለጉትን ስራ አገኘች።
እ፣ እኔ ሰው አሰ- አግልኝ ብሎኝ ነው፣ ግን ቆይ ልደውልልሽ አንዴ ላረጋግጥ የሚፈልገው ሰው እንዳገኘና እንዳላገኘ።
እሺ ካላገኙ ምንድነው ምክንያቱ የሚለውን ለማወቅ ስለሆነ መልስ ያሳውቁን።
እሺ፣ እሺ።
እሺ መልካም ቀን።